Hello ሄሎ ሄሎ ሰላም ነው?
እግዚአብሔር ሄሎ ይመስገን ይሰማል? ሰላም ነው?
ሰማች ሰማች መረጃሽን ከተማርሽበት ዩኒቨርሲቲ ነበር ያገኘነው እና ወዳ Vehicle Manufacturing PLC በ junior accountant ክፍት የስራ ቦታ ስላለው ሰኞ ሁለት ሰዓት ላይ ፈተና ስላላችሁ መምጣት ትችያለሽ?
የት
ለቡ መብራት ከአርሴማ ቤተክርስቲያን ፊት ለፊት።
እሺ በዚህ ስልክ መደወል እችላለሁ አዎ አዎ አዎ ከመጣሽ በኋላ እ፣ መደወል ትችያለሽ።
በቃ እሺ እደውላለሁ ሰኞ ሁለት ሰዓት ላይ
እሺ ምንድን ነበር ያልከኝ ድርጅቱ
ወዳ Vehicle Manufacturing PLC።
እሺ እሺ እሺ እሺ እሺ